ነሽ ብሎ አታለለኝ ወተቴ ያለ ሸነገለኝ ቅቤ መላስ ገደለኝ ደለለኝ አቤት ያንተ መላስ ሕይወት የቀመመኝ በመውደድ አስተማር በፍቅር ያከመኝ በፍቅርህ ደልለኝ ቃልህን ላድምጠው የፍቅርህ ወዳሴ ሽሬን የጣፍጠው ሁሉ ብትሞላኝ ቃልህ ቢደልለኝ ስኳሩ ምላስ ጣፍጦ ቢያታልለኝ ሰማዩም ምድሩም ሀብቴ መሰለኝ ተራራውም ወንዙም ግዛቴ መሰለኝ ደለለኝ ሸነገለኝ ቅቤ መላስ ገደለኝ ደለለኝ ደለለኝ ደለለኝ ደለለኝ ደለለኝ ደለለኝ ደለለኝ ማሬ ነሽ ብሎ አታለለኝ ወተቴ ያለ ሸነገለኝ ቅቤ መላስ ገደለኝ ደለለኝ አቤት ያንተ መላስ ሕይወት የቀመመን በመውደድ አስተማር በፍቅር ያክመን አንደበትህ መልካም ህመም ይፈውሳል የልብን ስብራት ያድሳል ያስረሳል